hello ጤና ይስጥልኝ ቤተሰቦች፣ ሄል ነኝ። እባክዎ ምን ልርዳዎ?
እንትን ነበረ ቦነስ።
እሺ አንዴ cashier code ኡ ንገረኝ ነው ያጥልን።
አቢ ዘጠና ዘጠኝ እሺ
ስምንት እሺ
ዘጠና ስምንት ዘጠና ስምንት ዜሮ አንድ ዜሮ አንድ
ስንት ብር ነው የጠቀስኩት? የለውም
ይሄኛው የለውም ተመላሽ። እሺ ሁለት loss ነው ያለው። ሁለት ጨዋታ ነው የወደቀው። ሌላ አላችሁ?
አ እሺ ንገረኝ።
ዘጠና ዘጠኝ እሺ
ሰማንያ ዘጠኝ እሺ
ስልሳ ስድስት አራት ስድስት አራት እሺ ዘጠና ዘጠኝ ሰማንያ ዘጠኝ ስልሳ ስድስት አራት ነው አይደለ?
አ ስልሳ ስልሳ ብር አለው። እሺ ጨርሳችኋል? hello ጨርሰናል።
እሺ፣ ስለ ደወላችሁ እናመሰግናለን። መልካም ቀን።